ትዝ ስትለኝ hello ቪዛ ለምን እባክህ ምን አይነት የጉዞ መረጃ ልስጥዎት?
hello ጤና ይስጥልኝ።
ባይሰማ የካናዳ work visa ፈልገን ነበረ
እሺ ደንበኛችን
እና ከዛ process ኡን የሚጨርስልን ሰው አለ። እዚህ ምን ምን ማሟላት አለብን?
okay እሺ እ ለስራ ነው አይደል መሄድ የሚፈልጉት?
ስልኩን አስታኪው አይሰማም በደንብ
እሺ አይሰማኝም።
ወርክ ቪዛ ቴክስት ብታደርግልኝ ጥሩ ነው። አዎ። ያልዘጋችም እስካሁን ዝጋልሽ